Hello, ጤና ይስጥልኝ ምን ልታዘዝ Televi. Hello.
ጥያቄ
እሺ
Hello።
ይሰማኛል። ምን ለብሰው?
አይ ጥያቄ ስጠይቅ መልሰው ያ- ያነጋግሩ ተብዬ ነው።
እሺ እ፣ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና
እህ
ከዛ ሰባት ቁጥር ይጫኑና አማርኛ ያደርጋሉ። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
ለአሁን አልተሰካም፣ ሌላ ጊዜ ሞክሩ ይላል።
አዎ እድሎት ስላልተሳካ coin ኑ ይቀንሳል፣ ትኬቱ ይቀንሳል። እንደገና subscribe ሲያደርጉ ትኬት ይሰጡታል። ደንበኝነቱን አቋርጠው
እም፣ እሺ።
እንኳ አልችልም ሄማ